ምቅናይ ዘለተ ፍታት በፍታት ቀን የሚባሉ ምቅናዮች ማለት ነው። ሃሌሉያ በእግዚአብሔር ተወከልኩ እፎት ብልዋ ለነፍስዬ አባስሩ መዝሙር ማለት ነው። እግዚኦ አይድን ነፍሰ ገብርከ እገሌ